ጤና ይስጥልን ቢዛ ኢትዮጵያ የደነኛ ወቅት ምልራስ ሄሎ ጤና ይስጥልን።
አብሮ ይስጥልን።
ኦክስጅን ተመዝግበን ነበረ እና ሁለት ሶስት ደውለን አልመጣልንም።
በዚህ ቁጥር ነው የተመዘገቡት።
ሀያ ስድስት ሰባ አምስት ስልክ ቁጥር
ስንት ሀያ ስድስት ሰባ አምስት
ሀያ ስድስት ሰባ አምስት እሺ ሊሉት አቤካ ሞት ይላል ድርጅት ወሰን አዎ
መካኒት አካባቢ መካኒሳ አዎ አዎ
እሺ፣ ደንበኛችን አሁን system ላይ እንደሚያሳየኝ ከሆነ ተመዝግቦ ኦክስጅን ወደሚያስተላልፈው department ተላልፎሎታል።
በሶስት ቀን ይደርሳል ነበር የተባለው ዘገየን።
አዎ ልክ ነው። አሁን ላይ ኦክስጅን የሚፈልግ ሰው በጣም ብዙ ስለሆነ እንደ እርስዎ እየደወለ የሚያስመዘግብ ሰው ብዙ ነው። በቅደም ተከተል ነው እየሰጡ ያሉት። ለዛ ነው የዘገየቡት። ትናንትና ደውለው ነበረ system ላይ እንደሚያሳየኝ ከሆነ አዎ አዎ አዎ ባለፈውም ደውለው ድጋሚ ትናንትም ደውለው ድጋሚ ትናንትናም ተልኳል ቅሬታዎች ወደ እነሱ። ዛሬም ግን እኔ ሪፖርት አደርግሎታለሁ። የዘገየቦት ወረፋ ስለሆነ ነው፣ በቅደም ተከተል የሰጡ ስለሆነ ነው።
ስለዚህ ምንድን ነው የሚሻለን? መጠበቅ ነው ወይስ ሌላ የምናናግረው ሰው አለ?
አይ ሌላ የሚያናገሩት ሰው የለም። አሁን ላይ እኛ ጋር ይደወላል፣ እኛ ነን ወደ እነሱ የምናስተላልፈው ስለሆነ እ እ፣ በትዕግስት ይጠብቁ። ድጋሜ ሪፖርት አደርግሎታለሁ። አሁን ትናንትም ደውለው እንደነበር ዛሬም ደውለው እንዳልመጣለት ድጋሜ እኔ ሪፖርት አደርግሎታለሁ። ካልመጡ ደውለው መጠየቅ ይችላሉ።
እሺ፣ እሺ።
ሌላ ምረዳት ነገር አለ?
አይ ሌላ ምንም የለም። አመሰግናለሁ።
እሺ፣ ስለደወሉ እናመሰግናለን። አገልግሎት ላይ ያሉትን ሀሳብና አስተያየት ከሚሰሙት ድምጽ በኋላ አስቀምጡልን። መልካም ቀን ይሁንልን።
እሺ፣ እሺ።